ራሄል
አይደለሁም። ምን ነበር?
አይ መለሰ ደውልኝ ስላለችኝ ነበር።
እሺ ሪች ሪች ስልክ ላይ ነሽ? ስልክ ላይ ነሽ? ነይ አዎ
አራት ሰዓት ጸለኛ ሄሎ አቤት ቅድም መለሰ ደውልኝ ብለሽኝ ነበር።
ምን ነበር ቴዲ?
ዊዝሮ ችግር ከሳንቲፒ አዎ አዎ። እሺ እና እኔ ታረሽ- አሳውቅልሃለሁ፣ እሺ?
እሺ ይገባል።
እኮ እስከ መቼ ነው የሚገቡ ታዲያ? ዛሬ ነገ ዛሬ ነገ ነው እያስቸላችሁ።
አዎ አውቃለሁ፣ ትንሽ ቆይቶባቸዋል። ግን ሲሰምቶ ይላሉ ነገር ነበረ ቅድምና balance አድርገውት ከዛ ግን እየገባላቸው አይደለም ወደ አካውንታቸው። ስለዚህ እንደ አዲስ የላክንላቸው ስለሆነ ያስተካክሉታል። እሺ ትንሽ ይታከሉ።
እሺ እሺ እንደማ ታልቀ